ልውጥ ይለስጥልኝ ቃል ኪዳኔን ከበስቲ ቤት ምን ልርዳው?
አስራ ሁለት ሺህ አምስት መቶ ድሮ ማለት ነበር ጠዋት መስራት አልገባኝ።
እሺ አንዴ በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ።
እሺ አንዴ መስመር ላይ ጠብቁኝ።
አይቻልም እንጂ
አሁን ገብቶልዎታል። ቼክ ያድርጉት። እሺ መልካም ቀን።